hello hello hello አቤት
ደህና አደሩ።
ሰላም አለ። እንዴት አደሩ?
እግዚአብሔር ይመስገን። ፍሪስተን ሀውስ ቢሮ ነው።
አዎ ልክ ነህ። ትንሽ ነው እንትን የደወሉት።
እሺ አሁን ሜክሲኮ ፌዴራል ፖሊስ አካባቢ ነኝ። ሜክሲኮን አብላኝ ነበር። ማን ነው ልደታን አብላኝ ነበረ። የት አካባቢ ነው ልደታ መርካቶ የገበያ ማዕከልን አወቁት?
ልደታ?
መርካቶ የገበያ ማዕከል የሚል አለ እዛ ground ላይ
እሺ ጾ- ቁጥር
ቁጥር የለውም። እዛ እንደገቡ ከቡና ከምታፈላ ፊት ለፊት
እሺ መርካቶ ማን ማ- ልበል ስሙትን?
የ- ማን ነው በህብረ ጊዮርጊስ ይባላለሁ።
እሺ
እሺ እዛ እንትን በል አዎ እዛ ሲደርስ ከተቆፍ- እ፣ እዛ ሲደርስ ይደውላለሁ። እዚህ ሜክሲኮ ፌዴራል ፖሊስ ነው ያለሁት።
በቃ ትንሽ ይቀሮታል። ታዲያ ወደ ቢሮአችን መምጣት ትንሽ ሂዱና ያዩታል።
እሺ እሺ እሺ እሺ እደውላለሁ እዛ ሲገባ እሺ
እሺ